hello ጤና ይስጥልን ዶንኪ ቲዩብ ነው ምን ልርዳዎት
ለዶንኪ ቲዩብ የዩቱብ እንትኑን ለመመዝገብ ፈልጌ ነበር።
ይቻላል። information ኡ አሉት?
አይ ብዙም የለኝም።
እሺ ትምህርቱ የሶስት ወር ትምህርት ነው፣ ኮርስ ነው። ሀያ credit hour አለው። አንዱ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የሶስት ወር አስራ አምስት ሺህ ብር ማለት ነው። ትምህርቱ በሳምንት ሶስት ቀን ነው የሚሰጠው ከአስራ አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት ተኩል በአካል እና በኦንላይን መማር ይችላሉ። ነገ ስድስት ሰዓት ላይ class ይጀመራል። እስከ ነገ ስድስት ሰዓት ብር የሚከፍሉ ከሆነ discount አለው ሰላሳ አራት percent አስር ሺህ ብር ይሆናል ማለት ነው። ከነገ በኋላ የሚከፍሉ ከሆነ ወይም ሰዓት አሳልፈው የሚከፍሉ ከሆነ discount ኡ ያበቃና አስር ሺህ ብር